ክህሎትን ጉዳይ ሀና እባላለሁ በኩል ምልክት ክህሎት የሚያስጠለን ጉዳይ የደወሉት ምልክታው
እ ስራ ፈልግ ነው።
እሺ ሙሉ ስሞቶ ይነግሩኛል?
አንድነት
አንድነት የአባቶት ስም
ተሾሙ፣
እሺ የት አካባቢ ነው የሚኖሩት?
አርባ ምንጭ።
አሀ የእኛ application አሁን ለጊዜው የሚሰራው አዲስ አበባ ውስጥ ብቻ ነው። አርባ ምንጭ አካባቢ የስራ ጥሪዎች የለንም እና ወደ አዲስ አበባ በሚመጡ ጊዜ መመዝገብ ይችላሉ ወይም ደግሞ እኛ ወደዛ በምንጀምር ጊዜ መመዝገብ ይችላሉ።
እሺ እሺ እሺ መልካም ቀን ይሁንልዎት።
እሺ አመሰግናለሁ።